Hello hello፣ አቤት።
ወይ መልሽ የደወልኩልዎት።
እሺ፣ እሺ እ፣ ዛሬ እየወጣልዎት ነው? warehouse check አድርጌ ነበረ፣ አዎ፣ ይወጣልዎታል።
ዛሬ ይመጣል።
አዎ በቃ ብለ- እንደዛ ብላ ስለነበረች ላረጋግጥ ብዬ ነው። ለዛሬ ይላል።
ቆይተው እንዲደውሉለት መ- መደወል ከፈለጉ የ driver ስልክ ልስጥዎት።
እሺ፣ ቆይ አንቺ አንተሽ ተያዘኝ። እሺ፣ ንገሪኝ።
ዜሮ ዘጠኝ ሀያ ሰባት ዘጠኝ ሀያ ሰባት ሰባ ሁለት ሰባ ሁለት ዜሮ ስምንት ሰማንያ አምስት ዜሮ ስምንት ሰማንያ አምስት አዎ ሚኪያስ ይባላል። ቆየት ብለው check ማድረግ ይችላሉ የት እንደደረሰ።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።
አሜን ለሁላችን